የዋሽንግተን የህክምና ማዕከል
ሰላም ነው እናቴ።
ሰላም።
ዶክተር ቶቤልን መቼ ነው ማግኘት የምችለው?
አቤት ዶክተር ቶቤልን መቼ ነው ማግኘት የምችለው?
ድምፆት እየተሰማኝ አይደለም።
ቀጠሮ ፈልጌ ድምፆት እየተሰማኝ አይደለም።
ቀጠሮ ማስያዝ ፈልጌ ነበረ ዶክተር ማንጋ ዶክተር ቶቤል ጋር።
እ ዶክተር ቶቤል ቶቤል
ዶክተር ቶላ ጋ ነው።
ቶቤል
ይቅርታ ይድጋሙልኝ። ምን
ዶክተር ቶቤል ጋር ቀጠሮ ማስያዝ ፈልጌ ነበረ።
የምን ዶክተር ናቸው?
የውስጥ ደዌ
እንደዚህ የሚባል ዶክተር የለንም። ዶክተር ቶላ የሚባል የለንም፣ ቶቤል ቶቤል።
የለንም።
እሺ እደውላለሁ መልሼ።